ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከችብችብ ነበር የምንደውልልዎት።
እሺ ኦርደር እህ ኦርደር ገነ-
አቤት ኦርደር አድርገው አድ-
አይሰማም?
ይቆራረጣል።
አሁን አይሰማም?
አሁን ይሰማል።
እሺ order አድርገው ያልመጣ product አሉት።
አዎ ምን ነበር የቀረው?
እንትን ሱፍ ሰላሳና ስድስት ኪሎ ሳምሶን ታድ አዎ ሳምሶን ነው ስልኮትን ያዘ።
አዎ ስለዚህ አ- ካሮት እና ሱፍ ነው የቀረው።
አዎ ሰላሳ ኪሎ ሱፍና ካሮት ስድስት ኪሎ እሺ ነገ የት እንላለን?
ነገ እሺ እንትን ሳሚት location።
ኮንዶሚኒየም ኮንዶሚኒየም ሳሚት እሺ ነገ እንልክሎታለን። መልካም ምሽት።
እሺ አመሰግናለሁ እሺ እሺ እናመሰግናለን። እሺ